ነገር ቶሎ ቶሎ ብላችሁ ልቀቁት
Hello ሰላም ጤና ይስጥልን መሐመድ አ ከዊፕላስ ነበር የምደውለው የእኛን application አውርደው ነበር
አ ለአሽከርካሪነት ነው ወይስ ለተጠቃሚነት
እ አይ ለተጠቃሚ
እርስዎ የተመዘገቡት አሽከርካሪዎቻችን የሚመዘገቡበት ላይ ዊፕላስ solution provider ላይ ነው
አ እና ተጠቃሚ ከሆኑ እሱ ላይ ሳይሆን ዊፕላስ solution user ለተጠቃሚዎች የተዘጋጀ አለ
ነው አዎ ዊፕላስ solution user ብለው register ሲያደርጉ የምንሰጣቸውን አገልግሎቶች ያገኛሉ ከሶስት መቶ ሀምሳ በላይ game ኦች ያገኛሉ እንዲሁም ደግሞ አሸናፊ የሚያደርገውን የ referral code ማግኘት ይችላሉ እሺ እሺ እሺ ከ Play Store ላይ ዊፕላስ solution user ብለው ያውርዱ እሺ እሺ አመሰግናለሁ።
እሺ አመሰግናለሁ መልካም ቀን